Hello Hello ሰላም ጤና ይስጥልን።
ሰላም ነው? እንዴት ነው እግዚአብሔር ይመስገን።
አለን አለን። ትኬት ፈልጌ ነበር። አቦላ ድሬዳዋ ድሬዳዋ ነው። እሺ የ VIP አምስት መቶ ነው። መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው።
አይ ተማሪ አይደለንም።
እሺ ስም አለበት ሶስት መቶን እም፣
ቦታ እንዲይዝልዎት ስሙት ይነግሩኛል።
ፍቅሩ ሽፈራው ማለት ቆይ አንድ ይቀር ፍቅሩ ሽፈራው። Okay ሽቅሩ
ፍቅሩ ፍቅሩ ፍቅሩ okay። እሺ ይቅርታ በጣም እም፣ እሺ ችግር የለም።
ስልክ ላይ አቶ ፍቅሩ ዜሮ ዘጠኝ ሰባ ሁለት ሰባ ሁለት ሀያ ሰባት ሀያ ሰባት ሰባ ሰባት እሺ ሰማንያ ስድስት እሺ ለስንት ሰው ነው?
ሶስት ሰው ሶስት ሰው account ላክሎት በ account ማስገባት ይችላሉ። ካልሆነም ደግሞ ነገ ትኬቱን መግ- እ፣ ነገም መክፈል ይችላሉ።
እሺ ፕሮግራሙ ቅዳሜ ነው አይደለ? ነገ ቅዳሜ ነገ ነው።
አንድ አዎ ነገ
Okay ስለዚህ እሺ እንትን በይልኝና ኮድ አለው ኮድ አለው ወይስ
አይ እ፣ ልኬ ነው።
screen እ፣ ያደረጉትን ነው የሚልኩልን።
እ እ?
account ካስገቡ በ account ኡ screenshot አድርገው ነው የሚያሳዩን።
Okay screenshot አድርጌ ነው ማሳየው።
አዎ ካልሆነም ደግሞ ነገ መክፈል ይችላሉ። ደስ እንዳሉት እርስዎ መልካም እሺ፣ አንቺ አሁን book አድርጊልኝና እንትኑን አማራጩን እጠቀማለሁ። እሺ ይዣለሁ።
book አረግ አዎ እሺ። እና account ኡን text ታረግ እንዴት ነው ምን አለኝ?
account ኡን tex- okay text ላድርግሎት ዜሮ ዘጠኝ text ታረግ ሰባ ስምንት ሰባ ሁለት ሀያ ሰባት ሰባ ሰባት ሰማንያ ስድስት
ሀያ ሰባት ሰባ ሰባት okay ሰባ ሰባት ሰማንያ ስድስት አሁን ልካለሁ።
እሺ። ምድር ባቡር ነው አይደለ? ነው እሺ ምን እ?
አለኝ? በሰባ ፕሮግራሙ ምን በሰባ አልሽኝ?
አምስት ቤቱ ስልካችሁ- በሰባ አምስት ቤቱ ስልካችን text አድርጌ ይለታለን። ጥያቄ አለዎት?
እሺ እሺ። አይ ፕሮግራም ፕሮ ቦታው የት ነበረ?
ወጣቱ ስፖርት ኮሚሽን ካልሆነ ደግሞ ኮንጎ ሜዳ የሚለው ላይ
አ ኮንጎ ሜዳ ነው። ኮንጎ ሜዳ አዎ፣ ወጣቶች ስፖርት ኮሚሽን አዎ፣ አ አ ሁለት ስፖርት ኮሚሽን እንትን ነው እ፣ ሁለት ቦታ ነው ያለው እና ኮንጎ ሜዳ መሆኑ ኮንጎ ሜዳ ላይ ኮንጎ ሜዳ ሜዳው ላይ ነው ህጻነው ፕሮግራሙ አይ ወጣቱ ስፖርት ኮሚሽን ላይ
አታውቂው መሰለኝ። እዚህ እዚህ አይ እኛም ስለማናውቀው ለዛ ነው ገና አብሽር አብሽር አብሽር በቃ አይ ኮንጎ ሜዳ ቲ በጣም point ነች በቃ ችግር የለም። አይ ኮንጎ ሜዳን ከያዝ ወጌ ነው።
እሺ እሺ ቻው ሰላሙን ቴንክ ዩ መልካም በጣም እሺ እሺ እሺ ቴንክ